Hello ጤና ይስጥልኝ። Newton Medical Center ባኮ ምን ልርዳዎት አድራሻችሁን ማወቅ ፈልጌ ነው። የት አካባቢ ነው?
ቦሌ ሩዋንዳ ወደ ሚካኤል የሚወስደው መንገድ ላይ እንገኛለን።
ቦሌ ሩዋንዳ።
አዎ፣ ወደ ሚካኤል ወደሚወስደው መንገድ ላይ ፊት ለፊት ላይ እንገኛለን።
ማንኛውም ሕክምና ይድ- ይድ- ይሰጥ- ትሰጣላችሁ አይደል?
በምን ምን ነበር እርሶ የፈለጉት?
የአንጀት ካንሰር ነበር።
ምን አሉኝ?
የአንጀት ካንሰር የአንጀት እ አዎ፣ የዋናውን medical reception ስልክ ልስጦት እና እነሱን ማናገር ይችላሉ።
እሺ፣ text ታደርግልኛለህ?
የመስመር ስልክ ስለሆነ text ማድረግ አልችልም። መጻፍ ከቻሉ ልንገሮት።
እሺ፣ ልጻፍ ትነግረኛለህ?
እሺ